ሄሎ ሄሎ
ሄሎ ህይወቴ አቤት ሰላም ነው?
እግዚአብሔር ይመስገን ሰላም ነው
ይኸውልሽ withdraw ለመለወጥ እንትን ብሩን እዚህ account ላለው ብር አ፣ ወደ ከእንትን ነበር ወደዛ መድቤ ከተኩትኝ።
እሺ ከዛም በኋላ አሁን ላው- እንደገና ለማውጣት ስል አልወጣም አለ። ለምንድን ነው ስል አክሊ ተንቀሳቅሷል አለኝ። ከዚህ በላይ ማንቀሳቀስ አልችልም እህቴ። ማውጣት እንዴት ነው?
እስኪ በስ ስልክ ቁጥር የደወልክበት ነው አዎ በዚህ
ቀጥታ deposit ደግመህ ደውል።
ተደረግ withdraw ለማድረግ ፈልገ ነው አዎ እንደሱ አይቻልም። system ኡ በራሱ ነው በቂ ሲሆን የተጫወትከው game ማለትም እ፣ በብዙ ብዙ ብር እ፣ ሳይሆን ስንት ነው ማውጣት የፈለግከው?
እንዴ በቃ አሁን ከስንት ብር መሰለህ? ከአራት መቶ ሀምሳ ብር አውርደኝ እንኳ ሶስት መቶ አድርገኝ የበርጫ ሊያሳጣኝ ነው።
እኮ withdraw ላይ እኮ አሁን ገብቶልሃል ሶስት መቶ አስራ ሰባት ብር አሁን ማውጣት ትችላለህ።
እ?
አሁን ማውጣት ትችላለህ።
ዊዝ- ሶስት መቶ አ- ሶስት መቶ አስራ ሶስት ሰባት መቶ- ብር ነው እም፣ አዎ ያለው አዎ ለማውጣት ይቻላል አሁን ይቻላል። አዎ withdraw ላይ እኮ ገብቶልሃል አላየኸውም?
እኮ እምቢ አለኝ። ሰው ሳወጣው እኮ እየመለሰኝ ነው። አንቀሳቅሰው አለችኝ። አሁን ደውዬላት እኮ እምቢ አይ፣ ካለ አይ፣ ደ- አሁን ደ-
አሁን ገብቷል ወደ withdraw ብል እስኪ ለምን እምቢ እንዳለ ከአንድ check ላድርገው።
እሺ አንቀሳቅሰው ብለኝ ከአራት መቶ ሀምሳ ብር አንቀሳቅሰው እዚህ ጋር ደረሰ።
በ SantimPay ን የሞከርከው አይደለም? በ Chapa ም ሞክረሃል።
አዎ እምቢ አለኝ።
system ኡ ነው fail fail እያደረገ። እስኪ አሁን አንድ የሞክረው። አሁን አሁን ገና ይሆናል የገባው። እስኪ አሁን አንድ የሞክረውና አዎ።
ደውልልኝ።
እሺ እሺ እሺ እሺ መልካም ቀን።
አየህ አመሰግናለሁ።
እሺ አባ